መልካም ገበያ ገበየን ቅዱስ ላሊበላ ገዳሙን አየን የምራነ ክርስቶስ ታላቁን አየን መልካም ገበያ ገበየው መልካም ገበያ ገበየው በልብላ ጊዮርጊስ ማሩንም በላሁ አኩቶላ ቤጄ ጸበሉን ጠጣሁ በአምላኬ ፈቃድ ፈውስን አገኘሁ መልካም ገበያ ገበየን መልካም ገበያ ገበየን ምድረ ሊባኖስ ግሩም ናት ምድረ ሊባኖስ ግሩም ናት ምድረ ሊባኖስ ግሩም ናት ምድረ ሊባኖስ ግሩም ናት ጠቢቡ ሰለሞን መቅደስ የሠራባት አናዘ ገሊላን የጎበኘንባት የአሕዛብ አገር ማነው ያደረጋት ቅዱስ ጊዮርጊስን ራሱ የባረካት ምድረ ሊባኖስ ግሩም ናት ምድረ ሊባኖስ ግሩም ናት አይተን መተናል መልካሙን አይተን መተናል መልካሙን ከሊባኖስ ምድር ጊዮርጊስ ዋሻውን ከሊባኖስ ምድር የተሳይዳን የሰለሞን ጥበብ እሱ የሠራውን አይተን መተናል ታሪኩን አይተን መተናል ታሪኩን አሁን የልቤ ሰመረ አሁን የልቤ ሰመረ አሁን የልቤ ሰመረ አሁን የልቤ ሰመረ ለቅዱስ ሚካኤል ነግሬው ነበረ ለቅዱስ ገብርኤል ነግሬው ነበረ ለቅዱስ ዑራኤል ነግሬው ነበረ አሁን የልቤ ሰመረ አሁን የልቤ ሰመረ ነፍሴን አልሰጥም በዋዛ ነፍሴን አልሰጥም በዋዛ ደሙን ከፍሎልኛል የዓለሙ ቤዛ እንግልም ቤቴ ጠበቃ ሳልገዛ ቅዱስ ጊዮርጊስ ጠበቃ ሳልገዛ ተክለ ሃይማኖት ጠበቃ ሳልገዛ በልማረኝና ላውራዝና በልማረኝና ላውራዝና ሸንኮራው ዮሐንስ የሕይወቴ ፋና አውራንሽ አብቶም ማለኔ አርሴማ ቅድስት አብቶም ማለኔ ፍቅርተ ክርስቶስ አብቶም ማለኔ የግሸኗ ማርያም አብቶም ማለኔ የጻርቃኔ ማርያም አብቶም ማለኔ አይኔ ነግና ብርሃኔ አይኔ ነግና ብርሃኔ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ ባህር ባህር ነው መስመሯ ባህር ባህር ነው መስመሯ ምራት አስምራለች ያች ክርስቶስ ዘምራ ምራት አስምራለች ያች ክርስቶስ ዘምራ አሁን የልቤ ሰመረ አሁን የልቤ ሰመረ